Hello Hello፣ አቤት።
ጤና ይስጥልኝ።
እግዚአብሔር ይመስገን። አለ።
ሀዊ ይባላለሁ። ከዊ ፕላስ ነው የምደውለው።
እሺ፣ እሺ።
እም፣ ባለፈው application ኣችን ላይ ተመዝግባችሁ ነበር አይደል?
አዎ፣ አዎ።
እ፣ እና አሁን የተመዘገቡትን account ኦች active እያደረግን ስለሆነ አንዳንድ ጥያቄዎችን መጠየቅ እችላለሁ system ላይ የሚሞላ
እሺ፣ እሺ።
እ፣ የድርጅታችሁ ስም ምንድን ነው?
ጫማ ቤት ነው ሾዳ ነው የሚለው።
ሾዳ እም፣
ሾዳ ሹዝ።
አዎ።
እሺ፣ የት የት አካባቢ ነው?
እዚህ ጉድ ማነው?
የወንዶች ነው?
ሁለቱንም እሺ፣ የት የልጅ አካባቢ ሳይሆን ነው?
የትልቅ ሰው ነው።
እሺ፣ እዚህ እንትን ጋር ማርያም ጋር መብራት
ያው ማ- ማርያም ሰዓሊተ ምሕረት አዎ።
እሺ እ፣ contact person አንቺን ነው ማግኘት የምችለው ለ delivery አዎ።
ምናምን? ማን ነው ስምሽ?
ማህደር አለማል እሺ ማህደር። ስልክ ቁጥር በዚሁ ነው?
እ፣ አዎ በዚህ ማግኘት ትችያለሽ። ቴሌግራም የምጠቀምበት ግን ሌላ ስልክ አለኝ። ምናልባት ቴሌግራማችን ላይ አይታችሁ ከሆነ እንትን የምትሉት እሺ እቃው?
የ- እሱ ስልኩ እጅሽ ላይ ይኖራል ስልኩ?
አዎ አለ እሺ እሱን ንገሪኝ።
ሀያ ሁለት ሀያ ሁለት ዜሮ ሁለት ዜሮ ሁለት ሀምሳ አራት ሀምሳ ስድስት ሀምሳ አራት ሀምሳ ስድስት እሺ የስራ ቀን
ከሰኞ እስከ ቅዳሜ
ሰኞ እስከ ቅዳሜ እሺ ሰዓት የስራ ሰዓት እሁድም አንዳንዴ እንገባለን
እ- እሺ እስከ እሁድ ላድርገው ታዲያ
አርጊውና ምናልባት deliver ከሆነ ችግር ከሆነ- ስለማይኖረው እሺ መድረስ ትችያለሽ እሁድ አዎ እስከ እሁድ እሺ የስራ ሰዓት
የስራ ሰዓት ከአራት ሰዓት ጀምሮ ወይ ከሶስት ሰዓት ጀምሮ ከሶስት ከሶስት ሰዓት ተኩል ከሶስት ተኩል በኋላ እሺ ከሶስት ተኩል እስከ ስንት ሰዓት እስከ ሁለት ሰዓት ሁለት ሰዓት እሺ ሎጎ አላችሁ እንዴ
የለንም እንዲሰራስ ትፈልጋላችሁ
ሎጎ አይ አንፈልግም
ለምን
ለጊዜ ስለማንፈልግ ነው እ?
እም፣ እሺ ምን ያው ማን ነው ሎጎውን ቢሰራልን እንዴ? እኛ ሎጎውን ስራ እኛ ሳንሰራ ጋር- ቀረጥ ነው እኮ የምንባለው። እኛ ግራ ኖ ገብቶናል።
እናንተ ጋር የሚለጠፍ እኮ አይደለም።
እ እ እዚህ application ኡ ላይ ልክ ቴሌግራም ላይ profile picture እንደምታደርጊው የለም okay እንደዛ እዛ ከሆነ ላይ ይችላል።
profile picture የሚሆን ማለት ነው።
እ እንደዛ እንደዛ ይሻላል።
እሺ እ፣ ፍቃድ አላችሁ? እዚህ አይቻለሁኝ። አመሰግናለሁ። መልካም እሺ፣ ቀን።
እሺ፣ ሰላም ወይ?
እሺ እሺ